ስለሱ መገናኘት ቢምስት ቤት
አብሮች ጥልኝ ሰላም ነው።
ሰላም እንዴት ነህ?
አለን ቤት በኤስቲ ቤት ኦንላይን እንትን ማለት እችላለሁ፣ ሬጅስተር ማድረግ እችላለሁ።
አዎ ትችላለህ፣
በሊብር ትራንስፈር ይቻላል።
ይቻላል።
ምንድን ነው መስፈርቱ? እንዲ ያለኝ የሞከርኩት ነበረና ምንድን ነው የሚልህ?
የሆነ ሳንቲም ፔይ ነው ምናምን የሚል create አድርግ ይለኛል። አካውንት ክሬት ማድረግ እኮ አይደለም፣ account create ማድረግ አይጠበቅብህም። አንድ እሱ ነው። ሁለት ደግሞ ቻፓን ተጠቀም።
እሺ ቻፓ ቻፓንም ስጠቀም እንደዛው ነው የሚለኝ።
create account create አይፈልግም፣ ማስተላለፊያ ነው እኮ just amount ኡን like ከቴሌ ብር ከሆነ የምታስገባው የቴሌ ብር account ህን ከዛ የቴሌ ብር ቁጥርህን ማለት ነው እሺ እሱን አድርገህ ማስገባት የምትፈልገውን amount ህን send ማለት ነው የሚጠበቅብህ። ከዛ confirmation ይልኩልሃል በስልክ ከዛ እሱን ብቻ confirm ማድረግ ነው። ሌላ የተለየ ነገር የለውም።
እስኪ ልሞክረው። እሺ እሺ ካልሆነ ደውልልኝ።